ሌላ ቆረጠ። አቤት ተቋረጠ። እሺ አዎ።
save ላደርግ ስሞክር ቴሌግራም እንደሌለ ነው የሚያሳየው። I think setting አልተስተካከለ። ስልክ ልስጥህና አንተ ላክልን።
እሺ ዜሮ ዘጠኝ ዘጠና አምስት
ዜሮ ዜሮ ዘጠኝ ዘጠና አምስት ሰላሳ አንድ ዜሮ ዘጠኝ ዘጠና አምስት ሰላሳ አንድ
ሰላሳ አንድ ሰባ አንድ
ሰባ አንድ
ሰላሳ አንድ ዜሮ ዘጠኝ ዘጠና አምስት ሰላሳ አንድ ሰባ አንድ ሰላሳ አንድ ሰባ አንድ ሰላሳ አንድ